በ TK Show ጤና ይስጥልኝ። እንደምን ዋላችሁ? ይህ በ TK Accounting and Tax Services በየሳምንቱ ቅዳሜ በ1100 1100 AM ሞገድ የአየር ስርጭት ወይም በwww TK taxes dot com የሚተላለፍ ሳምንታዊው የ TK Show ነው። የ TK Show ሁልጊዜ ቅዳሜ ከ1 እስከ 2 PM ከሰዓት በኋላ የሚቀርብ ሲሆን ዓላማው በየጊዜው የሚያጋጥሙንን የታክስ ነክ ጉዳዮች ለማብራራት በአሜሪካ ላለን ኢትዮጵያውያን ከኑሯችን ጋር የተያያዙና ልናውቃቸው የሚገቡንን ገንዘብ ነክ የሆኑ ወቅታዊ information ለማሳወቅና ለማብራራት ሲሆን በተጨማሪም ከአድማጮች የሚቀርቡልንን ጥያቄዎች የውይይት መስመር ፈጥረን ለመወያየት የሚተላለፍ ትምህርታዊ ስርጭት ወይም አገልግሎት ነው። አድማጮቻችን እንደምን ዋላችሁ። ተካ ክልለ ሳህሉ ነኝ። በዛሬ ፕሮግራማችን ታክስ ነክ በሆኑ ጉዳዮች ትንሽ መግለጫ እሰጣለሁ። የእናንተም ጥያቄ ካለ ልትደውሉ ይችላላችሁ። ስልክ ቁጥራችን አራት ዜሮ አራት ስድስት መቶ ሶስት ሰማንያ ሰባት ሰባ ነው። እንደገና ደግሞ እላለሁ አራት ዜሮ አራት ስድስት መቶ ሶስት ሰማንያ ሰባት ሰባ። ሌላው ስለ አድዋ ድል የ community መግለጫ ይኖረናል። እንዲሁም ደግሞ አንዳንድ ባለፈው ሳምንት ያልጨረስኩት ስለ zip code እነግራችኋለሁ። ለነገሩ ለምን እንደምነግራችሁም ምክንያት አለው። አዳምጡት። ለሁላችን የሚጠቅም ምክር ልናገር ነኝ። በፕሮግራማችን መሀል የተለያዩ ዘፈኖች እናዘፍናለን። ዘፈኖቻችን ሁልጊዜ መዓዛ ያላቸው ናቸው፣ ባህል ጠቀስ ናቸው። እስቲ መጀመሪያ በትች ዘፈን ጀምርና ተመልሼ እመጣለሁ።
የምፈልገው ያን ሸመምድ
እሺ ጥሩ የጎጃም ዘፈን ነበረች። እንግዲህ ባለፈው ሳምንት እንደነገርኳችሁ የአድራሻ አጻጻፍ አ፣ ብዙ ነው። በ- በአሜሪካ ውስጥ የመጀመሪያው አድራሻ የተጻፈው ወደ almost በቴዎድሮስ ዘመን ነው። ሺካጎ ነው የጀመረው። post office ነው ደግሞ ያስጀመረው። ድሮ እንደኛ አገር ሰዎች ከፖስታ ቤት እየሄዱ ነበር እ፣ ደብዳቤያቸውን የሚያ- የሚያገኙት። ግን በዚያን ጊዜ የነበረው post office እዚያው እ፣ ሺካጎ ውስጥ ከተማ ነው። አድራሻ መጻፍ ከጀመራችሁ ደብዳቤውን ወደ እናንተ እናመጣዋለን ያላቸው። ስለዚህ በየሰፈሩ ያሉ ገበሬዎች ስማቸውን እየሰጡ ቁጥር ያስቀምጡበት ነበር እና ቁጥሩ የታወቀ ስለሆነ ፖስታ delivery እያደረገ መጣ ማለት ነው። ከዚያ አድጎ ብዙዎቹ ከተሞች እ፣ በአጭር ጊዜ ውስጥ እ፣ የአድራሻ እ፣ መጻፍ ተጀመረ ማለት ነው። እ፣ አድራሻው በምንጽፍበት ጊዜ በዛን ጊዜ zip code የሚባል ነገር የለም። ስለዚህ እ፣ አትላንታ five hundred ምናምን የቤተሰቡ ስም ነው የሚጻፈው street ኡ TK Street ወይም ተካ Street ይሏታል። ከዚ በኋላ አትላንታ ትሆናለች። zip code የለም። በአሜሪካ ታሪክ ውስጥ በተለይ በሁለተኛው ዓለም ጦርነት ብዙ ተካፍላ ስለነበረ የኢኮኖሚ ውድቀት ደርሶባት ነበር። ከዛ ሀገር የሚያድገው በሰላም ነው። የሰላም ዘመን ስለተጀመረ ኢንዱስትሪው እ፣ ከእርሻ ወደ ኢንዱስትሪ መግባት ጀመረች እና እ፣ የ mailing system ኡ እ፣ ደብዳቤ የሚሄድበት መሻሻል ነበረበት። በዚያን ጊዜ የሚበዛው 80 የሚሆነው percent በ train ነበር የሚሄደው። ስለዚህ train ደግሞ አንድ የተወሰነ መንገድ ስለሚሄድ ሩቅ ለመጓዝ አይችልም። እነዛ እንደገና ትራኮች ተጭነው ወደ የከተማው ያደርሱ ነበር። ይህ ችግር በጣም እየባሰ በመሄዱ በተለይ ቢዝነሶች አድራሻው እ፣ እና ፍጥነቱ የገንዘብ ወሳኝነት ስላለው እ፣ በጣም ቶሎ ብሎ እንዲመጣላቸው ይፈልጉ ነበር። ስለነ- ስለዚህ ለነዚህ ተብሎ በ1930 ዓመተ ምህረት ረጅም ጊዜ ነው የመጀመሪያው የ zip code አጻጻፍ ታሪክ ተጀመረ። በ63 ዓመተ ምህረት ማለት ነው። አዎ፣ ሰባተኛ ክፍል ነበር ከዚያን ጊዜ አም፣ zip code ኡ ዳበረ። zip code ኡ አምስት ቁጥር አሉት። የመጀመሪያው ቁጥር የከተማውን ቁጥር ነው የሚያሳየው። ለምሳሌ ቦስተን ዜሮ ነው የሚጀምረው zip code ኣቸው ማለት ነው። አ፣ በ north ያሉ I think ከኔክቲክት ኒውዮርክ በዜሮ ይጀምራሉ። ከዚህ በኋላ አንድ እያለ ይሄዳል፣ ሁለት እያለ ይሄዳል። አ፣ የጆርጂያ የመጀመሪያዋ አትላንታ ነበረች፣ ዜሮ ነበረች እሷም I mean three ነበረች። ከዛ ወደ Midwest እየቀጠለ ይሄዳል። ወደ West Coast ለምሳሌ ሲያትል ዘጠኝ መቶ ነው ቁጥሩ የሚጀምረው። አ፣ የሁለት የመጨረ- የመ- የሚቀጥሉት ሁለት ቁጥሮች population size ነው የሚያ- የሚያሳዩት። population size ምን ማለት ነው? በ state ኡ ትልቁ ከተማ ያለው ቁጥር ይሰጠዋል። ለምሳሌ የጆርጂያ zero three ነበር። አ፣ የሌሎችም ሌላ ቁጥር አለ ማለት ነው። አ፣ የመጨረሻው ሁለት ቁጥር ፖስታ ቤቱን ነው የሚያሳየው። ስለዚህ በ three o three o three ያላችሁ o three አትላንታ እንደሆነ ያሳያል ማለት ነው። o seven ከሆነ ሌላ ቦታ ይሄዳል። 16 ከሆነ ሌላ ቦታ ይሄዳል። so በመጀመሪያ ይሄን zip code ሲያቃቁሙ አ፣ በጣም ታስቦበት ነው። imagine ከ1930 እስከ 63 almost የ30 ዓመት ልዩነት አለው። በ63 ገደማ 552 ትልልቅ ከተሞች zip code ያዝ ማለት ነው። እነዚያ ትልልቅ ከተሞች ለምሳሌ እንደ አትላንታ ማለት ነው እያንዳንዳቸው አንዳንዱ አርባ ከተማዎች አንዳንድ ደግሞ መቶ ሰማንያ ከተማዎች ይሄዳል ማለት ነው። basically ለምሳሌ የመጀመሪያው የተቋቋመው አትላንታ ነው። ብራንስዊክ ጆርጂያ which seventy five south የአራት ሰዓት ጉዞ ነው። ከአትላንታ ነው የሚሄደው። እሺ ዳልተን ጆርጂያ seventy five north ነው። አንድ መቶ አስር ኪሎ ሜትር ይሆናል። በ seventy five north ነው መጀመሪያ አትላንታ ይገባና ወደ ዳልተን ይላካል ማለት ነው። ስለዚህ ዳልተን ደግሞ የራሷ zip code አላት ማለት ነው። center ኡ ግን አትላንታ ይሆናል ማለት ነው። ና ይሄ የምነግራችሁ ለምንድን ነው? አድራሻ የስልጣኔ ምልክት ነው። አድራሻ ደብዳቤዎቹም ሆኑ የምንልከው እቃም ሆነ የምንፈልገው spare part efficiently እንዲመጣ ያደርገዋል። ባለፉት አስር ዓመታት እንኳን ስታዩ እነ Amazon dot com መጡ። ሲመጡ ደንበኛ የሆነ ፖስታ ቤት ያስፈልጋቸው ነበር። 24 hours next day delivery የሚባሉ የተጀመረው በቅርቡ ነው። because አንድ spare part ፈልገህ ሳምንት መቆየት የለብም። ሳምንት ከቆየን ስልጣኔ መግታት ይሆናል ማለት ነው። ና ይሄ ፍጥነት አንደኛ እያንዳንዱ ድርጅት inventory እንዳያደርግ ያደርገዋል። ለምሳሌ ድሮ ሱቆች ከመጠን በላይ ማስቀመጥ አለባቸው፣ because ሱቁ እንዳይራቆት ነው። አሁን ግን no problem። አሁን አዛሀት ሌሊት ሞልተዋት ነው የሚመጡ። ለምሳሌ Walmart Walmart inventory ከኋላ የላቸውም። wastage ነው ሲጀምሩ እያንዳንዱ store ከ warehouse ኡ ሰባት ሰዓት drive መራቅ ነበረበት። ለነገሩ በጆርጂያ የመጀመሪያው Walmart Stockbridge የነበረው ነው። research ም አድርጌዋለሁ። ሲከፈት ደግሞ ሂጄ አይቼዋለሁ። because በዛን ጊዜ ተማሪ ነበርኩ እና አንዱ ከሚያስገርሙኝ ቢዝነሶች Walmart ነበር። ሳም ዋልተን ታሪኩን በደንብ ነው የማውቀው። ለምን ሳም ዋልተን ሳም የሚባል store እንደፈጠረ፣ ለምን Walmart የሚለው Walmart የሚለው ከ last name ኡ ዋልተን የወጣ ነው። ሳምስ የሚባለው ደግሞ የመጀመሪያ ስማቸው ሳም ስለነበረ ነው። by the way የአርካንሳ ሰው ናቸው። አርካንሳ አቶ ሳም ነው የሚላቸው። regular ሰው ነበሩ። በጣም ሀብታም ናቸው። የመጀመሪያ store ኣቸው አስር ሳንቲም ten dollar store ነበራቸው now Walmart እያደገ የመጣው efficient የሆነ ትራንስፖርት ስላለ ነው። efficient የሆነ ኔትወርክ ስላለ ነው። የኤሌክትሪኩ የማያቋርጥ በኮምፒውተር 24 hours ሊሰሩ የሚችሉ በመሆናቸው ነው። የ Georgia Power አንድ state አንድ city ቢበላሽ reserve ሁሉ አለው። ወዲያው ነው አድርዋን የሚነሳው because ብዙ ነገር ያቋርጣላ እና እነዚህ ነገሮች ምንድን ነው የምላችሁ ያለ ለምንድን ነው የምላችሁ አገራችን ላይ ያለ ነው ችግራችን አንዱ እሱ ነው። ስርዓት ሲገረሰስ address ኡ ሁሉ ነው የሚቀየረው። በኃይለ ሥላሴ ጊዜ የነበረው አድራሻ ደርግ ሲመጣ total ይቀይሮታል። ወያኔ ሲገባ የደርግ የነበረ አድራሻ ጭራ አስቀይሮታል። ብዙ ነገሮች በሚቀየርበት ጊዜ ስልጣኔው ከማደግ ይገታል፣ ያቆማል። እንደገና ሀ ብለህ ነው የምትጀምረው። አሁን አንዳንዱ የኢትዮጵያ አድራሻ ሊገባኝ አይችልም። ከወጣሁም አርባ ዓመቴ ነው። በጣም ብዙ ችግር አለው። ስለዚህ ሁልጊዜ አንድ ስርዓት እያረምነው ስንሄድ፣ እያሻሻልነው ስንሄድ ብቻ ነው ሊያድገው የሚችለው። አሁን ለምሳሌ ኢትዮጵያ ውስጥ ሌላ መንግስት ቢመጣ ወያኔ የፈጠረውን ስርዓት totally መገርሰስ የለበትም። አንዳንዱ የሚሰሩ ናቸው። የማይሰሩትን ደግሞ ከማጥፋት ማሻሻል ብቻ ነው የሚያገለግል ስለዚህ ሁልጊዜ society የሚያድገው ያለውን ስርዓት ተቀብሎ ማሻሻል ሲጀምር ብቻ ነው። እሱን ካልጀመርን ግን ወደ ዜሮ እንገባለን ማለት ነው። ስለዚህ ሁልጊዜ ምን የምለው ምንድን ነው፣ ለወደፊት አሳቢዎች መሆን አለብን። ስርዓት ለማጥፋት መሽቀዳደም የለብንም። መቆየት አለብን። ስንቆይ ብቻ ነው ስንቆይ ብቻ ነው ልናድገው የምችለው። ትዕግስት ሁልጊዜ ያስፈልገናል። ይሄ ጠባይ የለንም። ስለዚህ ስለ zip code ትንሽ ጥያቄ ካላችሁ እቀበላለሁ። አንድ ዘፈን ላምጣና ስለ ታክስ ጉዳይ ደግሞ እንደገና እነግራችኋለሁ። አስተያየትና ጥያቄ ካላችሁ በ404 603 8770 ደውሉልን።
እሺ ይሄ የራና- የራያና አዘቦ ዘፈን ነው። ይሄ እ፣ ቦታ ይሄ አውራጃ ራያና አዘቦ ይባል ነበር። አሁን ስሙ ጠፍቷል። እ፣ ደቡብ ነው የሚባለው፣ እ፣ ጄኔሪክ ነም ነው። ራያና አዘቦ ህዝብ የአማራ ባህል አለው፣ የኦሮሞ ባህል አለው፣ የትግራይ ባህል አለው። አሁን ዘፈኑን ስሰማ ሶስቱም እያየሁት ነበር። ሰሞቪት የኦሮሞ ባህል በደንብ ይታየኝ ነበር። እ፣ በአማርኛም ሲናገር ነበር። ቀጥሎም በትግርኛ ይናገራል። ይህም ብዙ ታሪካዊ ጉዳይ ያለው ነው። አንድ ጊዜ ሲመቸኝ እ፣ እገልጸዋለሁ። እ፣ ጥሩ ዘፈን ነበር። እሺ እ፣ በአሁኑ ጊዜ tax return እያዘጋጀን ነው። ብዙ ሰዎች ስለ ልጅ የሚለውን ነገር እ፣ ጥያቄ እየመጣልን ነው። ልጃችን የሚባለው በ blood relationship ያለን ማለት ነው፣ ወይም ደግሞ adopt ያደረግነው ልጅ ማለት ነው። እ ልጆች ሶስት አይነት የእድሜ ክልል አላቸው። በህገ መንግስት የሆነ እንደሆነ adult የሚባሉት 18 ዓመት ሲደርሳቸው ነው። ስለዚህ 18 ዓመት ሲሆናቸው በራሳቸው ለመፈረም ይችላሉ፣ ባንክ ሂሳብ ለመክፈት ይችላሉ፣ የራሳቸው tax return file ለማድረግ ይችላሉ። they can be independent። ሌላው ግን በ tax return ደግሞ እ፣ አድገዋል የሚባሉት ከ23 ዓመት በኋላ ነው። እሺ ጥያቄ አለ መሰለኝ። አድማጭ ይቀጥሉ። hello አድማጭ አድማጭ ቀጥሉ። አሉ አ፣ ድምፅሽ በጣም አይሰማም። ያላችን በ speaker phone ነው የምትናገሪ ያለች መሰለኝ። ወደ ጠጋ በይና ተናገሪ። አ፣ ጓል ቀጥይ።
ነበረ okay አሁን ትሰማያለሽ። እሺ መል- ጠይቅኝና ከቻልክ መልስልሻለሁ። go ahead okay እኔ በአመት ውስጥ last year የሰራሁት ሀያ ሺህ ብር ነው ሁለት ልጆች አሉኝ ኦኬ
ከኢትዮጵያ ላ- ሊመጡ የፈለጉ ሰዎች ሶስት ልጆች አላቸው ባልና ሚስት ናቸው እና income ኤ በቂ አይደለም ምን ያህል እንደሚያስፈልግ ለማወቅ ፈልጌ ነበር አው እኛው publicly ልነግርሽ አልችልም። because ወረቀቱ እኔ ጋ የለም office ስገባ ዛሬ ከሰዓት በኋላ ከሶስት እስከ አምስት አለሁ ደውዪልኝ እና የ2016 poverty level ምን ያህል እንደሆነ እነግርሻለሁ። በየአመቱ ይቀየራል።
ይቀየራል በየ- እንደ ቤተሰቡ size ነው። ለምሳሌ አንቺ ባልሽና ሁለት ልጆችሽ የምታመጪ ከሆነ ለአራት ሰዎች የሚያስፈልግ poverty line ያስፈልግሻል። ለምሳሌ አ፣ ባልሽ ብቻ የምታመጪ ከሆነ ለሁለት ሰዎች የሚያስፈልግ income ያስፈልግሻል። እሱም ከ18 ሺህ በላይ ነበር። የ2016 ግን ገና አላየሁትም። ስትደውይልኝ ግን ወዲያው መልሱ እነግርሻለሁ ማለት ነው። So it's based on እንትን እሺ።
ሌላው ልነግራችሁ እሺ።
ፈልገው ትንሽ እዚህ ጋር ልጨምርላችሁና ለምሳሌ ደመወዛችሁ ብቅ- ብቁ ባይሆን cosigner ለማግኘት ትችላላችሁ። cosigner ኡ እ፣ ለምሳሌ አንቺ አሁን እ፣ ባልሽ እና ልጅሽ ለማምጣት ብታስቢ ሶስት ናችሁ። income ሽ ለምሳሌ የተወሰነው income ባይደርስ የተወሰነው income ባይደርስ cosigner ለማግኘት ትችላለች። cosigner እንዳንቺ ሆኖ ኃላፊነቱን ሊወስድ የሚፈርም ሰው ነው። ያንቺን- ከሌላ state ይችላሉ anywhere it doesn't matter as long as he, he is able to provide now አሁን አንቺ ባልና ባልሽና ልጅ ለማምጣት ስትፈልጊ income ለበሉ ለሶስት የሚበቃ መሆን አለበት ያ cosponsor የምታረጊው አ፣ ቤተሰብ ሚስት አለችው አ፣ ሚስት አለችው አ፣ ሌላ ደግሞ ልጆች አሉት አራት ይሆናሉ አሁን cosponsorship ኡ cosponsor- cosponsor ኡ አራት ስላሉት የ poverty line ኣችሁ ለሰባት ይሆናል ማለት ነው።
አሀ።
የአንቺ ሶስት የእሱ አ፣ አራት። ስለዚህ ያ cosponsor ኡ አ፣ ለአንቺ exactly match ማድረግ አለበት። እደግፋለሁ የሚል ነው ይደረጋል ማለት ነው። ስለዚህ እ፣ income ሽ ብቁ ባይሆንም በ cosponsor ለማምጣት ትችላለች። cosponsor ኡ ግን እንዳንቺ ኃላፊነትና ተጠያቂነት ይኖረዋል ማለት ነው። አ፣ ለማድረግ ይቻላል። የሚያስፈልገውም የእሱ የ income tax አለ፣ አ፣ ሌሎችም document ኦች አሉ፣ የ tax return ኡ አለ፣ የባንኩ የሚሰራበት ቦታ እሱን of course ጠበቃዎች ይነግሯቸዋል። ግን poverty line ኡን ቁጥሩን ለመጠየቅ ፈለግሽ አ፣ ስ- ከሰዓት በኋላ ከሶስት እስከ አምስት office ደውዪልኝ። ቁጥሬ ታውቂዋለሽ። hopefully አራት ዜሮ አራት ሶስት አንድ አምስት አስር አስር ነው እና የ2016 እነግርሻለሁ ማለት ነው። okay የመለስኩልሽ ይመስለኛል።
okay yeah thank በጣም አመሰግናለሁ። እሺ ሌላ ሰው ደውሎ ነበር፣ ግን ስልኩ እኔ ጋር ነው የመጣውና በ station ቁጥር ነው መደወል ያል- እ፣ ያለባችሁ። I think ስለ አድዋ ጉዳይ ለመናገር ይመስለኛል። እ፣ የ station ኡ ቁጥር 404 603 877 ነው። እንደገና 404 603 877 አሁን ብትደውሉኝ ግን እኔ ላንሳው አልችልም፣ because station ላይ ነው ያለሁት። okay ና ስለዚህ ልጆች hello ነው በ station ኡ መደወል ያለብሽ። የ station ኑ ቁጥር አራት ዜሮ አራት ስድስት መቶ ሶስት ሰማንያ ሰባት ነው። አሁን የደወልሽው እኔ ጋ ስለሆነ በ cellular ኡ ሊሰራ አይችልም። ትንሽ ይፋለሳል። ዝጊና ወደ station ኑ ደውዪ። አሁን ደውዪ። ከአምስት ደቂቃም ቢሆን ችግር የለንም። እሺ speaker ስለነበረ እየሰማች ነው። ምን- okay that's fine። አስራ ስምንት ይሆናል ማለት ነው። ስለዚህ አስራ ስምንት ከደረሰው በኋላ ልጁ እንደ adult ነው የሚታሰበው፣ ከቤት ሁሉ ይወጣል። አንዳንድ አሜሪካኖች እንዲያውም አስራ ስምንት ከደረሰው you gotta go ነው የሚሉት። because ትምህርት ጨርሰሃል፣ አስራ ሁለተኛ ጨርሰሃል፣ ተቀጥረህ ለመስራት ትችላለህ ማለት ነው። now በ tax return ግን አስራ ስምንት አይደለም የሚታሰበው፣ ሀያ ሶስት ነው የሚታሰበው። ለምን ሀያ ሶስት እንደሚታሰብ ግን ልንገራችሁ፣ logical ነው። okay አንድ ግለሰብ ህፃን ልጅ በስድስት ዓመቱ ትምህርት ይጀምራል። minimum ስድስት መሆን አለበት። አምስት ዓመት ከአስራ አንድ ወር ከሆነው እዚህ ሀገር አይገባም። መቆየት አለበት ለ next year ስድስት ዓመት ነው። አስራ ሁለት ክፍሎች አስራ ሁለተኛ ክፍል ለመጨረስ አስራ ሁለት ዓመት ይፈጅበታል። አስራ ስምንት ይሆናል። ከዚያ ከታደለ ከጥሩ ቤተሰብ ከመጣ እሱም ራሱ ጥሩ ከሆነ በቀጥታ ወደ ትምህርት ቤት ከሄደ አራት ዓመት ያስፈልገዋል ዩኒቨርሲቲ 22 ዓመት ደረሰው ማለት ነው። በ22 ዓመቱ ስራ ሊያገኝ ስለማይችል አንድ ዓመት ጨመርበት፣ ለሱ ነው 23 የሆነው። ው 23 በ tax የሆነበት ምክንያት ልጁ እኛ አሳድገነው ዩኒቨርሲቲ ሲሄድ እኛ እን- የምንችለው ከሆነ የምንጠውረው ከሆነ እ፣ የምናግዘው ከሆነ ከእኛ ጋር ይቆያል። በ22ቱ graduate ማድረግ አለበት። graduate ካላደረገ ደግሞ አንድ ዓመት እድል አለችው 23 ማለት ነው። 24 ከሆነ ልጃችን አይደለም። in fact tax return ኑ ላይ other ነው የሚባለው ምክንያቱም በራሱ ችሎ መቆየት አለበት። now የ Obamacare ግን 26 ነው ያደረገው። 26 ያደረገበት ምክንያትም ችግር ነበረ። ኦባማ በተመረጠበት ጊዜ graduate የሚያደርጉ ሰዎች እድል አልነበራቸውም ስራ ለማግኘት። በአመት ዩናይት ስቴትስ ውስጥ ከአንድ ነጥብ አምስት ሚሊዮን ዩኒቨርሲቲ graduate ሳሉ በአመት እነዚህ ሰዎች ብዙዎቹ more than 50 percent ስራ አላገኙም ነበር የ Obamacare develop ሲያደርገው ማለት ነው። so ኦባማ ምን አረገ? 23ቱን እነ- እናስቀረውና ቢያንስ ቢያንስ ሶስት ዓመት እንጨምርላቸውና ከአባታቸው ከወላጆቻቸው ጋር ኢንሹራንስ ይሆናሉ ብሎ ነው የጨመረው። የጨመረበት ምክንያት ስራ የማግኘት ችግር ስለነበረ ሶስት ዓመት ጨመረበት። ስለዚህ እ፣ እሺ መስመር ላይ ጥያቄ ያለ መሰለኝ። እ፣ ቀጥይ፣ ያወቅኩሽ ይመስለኛል። ሀሎ
hello ወይንሸት ነኝ።
በደንብ ነው ያወቅኩሽ። አዎ በ- በድምፅሽም አውቄሻለሁ። እሺ ቀጥይ፣ ስለ መ- ምን ነበር ለመናገር ያሰብሽው? ማቆም ይመስለኛል።
እሺ እንደምን አላችሁ? እግዜር ይስጥልኝ TK እ፣ በዚህ እንትን ሰዓት ስለሰጠኸኝ እ፣ በዛሬው ቀን ለመናገር የምፈልገው በኢትዮጵያ community እ፣ association የባህል እ፣ committee የሚዘጋጅ ስለ አድዋ ድልና የሰማዕታት ቀንን እ፣ ለማክበር በየዓመቱ በምናደርገው ዝግጅት በዚህ ዓመት ደግሞ እ፣ የተለመደውን ዝግጅት እናቀርባለን። እ፣ ዝግጅቱ የሚሆነው እሁድ February ሀያ አንድ በ three o'clock in the afternoon በክላርክስተን community center ነው እ፣ እና ይህንን ፕሮግራም ለመላው ህብረተሰባችን እ፣ መጥተው ልጆቻቸውን ይዘው መጥተው እ፣ የተዘጋጀውን ዝግጅት እ፣ እንዲ- እ፣ እንዲሳተፉልን እንጋብዛለን።
በጣም ጥሩ። የሚደውል ስልክ ቁጥር አለ። ልት- ምናልባት ቢያስፈልግ ለነገር እኮ የኮሚኒቲው እያንዳንድ ሰው መያዝ ይኖርበታል። ሁልጊዜ መነገር ያለበትም ቋሚ ድርጅት ነው፣ ለረጅም ጊዜ ይቆያል። ስልክ ቁጥሩ ብትነግሪያቸው፣ ካልሆነ ግን ተመልሰሽም ልትነግሪ ትችላለሽ። ቦታው ግን እንዳልሽው ክላርክስተን community center almost ሁላችሁም ታውቃታላችሁ ኢንዲያን ክሪክ ላይ ያለው ነው። three PM ከሰዓት በኋላ ነው። February እሁድ 21 ሰዓት ሰው ከቤተ ክርስቲያን ከወጣችሁ በኋላ ጊዜ ያላችሁ three PM ጥሩ ሰዓት ነው ይመስለኛል። ሌላ የምትቀጥዩ ነገር አለ?
ልክ ነው ልክ ነው። በቃ ዋናው ይሄ ነው እንግዲህ የነገ ሳምንት እሁድ ነው ቀኑ okay።
እና ፕሮግራሙ የ- በ three o'clock ይጀምራል። ብዙ ትምህርታዊ የሆኑ ዝግጅቶች ናቸው። ወጣቶችም ይሳተፋሉ እና እባካችሁ ኑና ተጋበዙ። ይኸው ነው እንግዲህ Thank
ጥሪያችን ለሁሉም ክፍት ነው።
thank you በጣም ትንሽ ደግሞ እ፣ የትግራይ ሰው በመሆኔ አድዋ አውቀዋለሁ። የአድዋ ታሪክም ትንሽ እ፣ ከህዝቡ እ፣ አገኛለሁ። ትንሽ ስለ አድዋ ታሪክ ልናገር። የአድዋ የ- እ፣ የሄዱት ጀግኖች ከየትም የኢትዮጵያ ክፍል ነው የመጡት። እ፣ በሸዋ ጀምረው ወሎ አልፈው እ፣ ትግራይ ማይጨው የሚባለውም አልፈው እ፣ ፍ- ኩሃ የሚባለውም አልፈው እ፣ ፈራውን የሚባል ቦታ የመጨረሻ የትግራይ part የሄዱበት ነው። ከዚያ በኋላ ወደ አድዋ መታጠፍ ነበረባቸው። አ፣ በጣም የሚገርመው በእግራቸው ስለሆነ የሄዱት ብዙዎቹ እ፣ እ፣ ጀግኖች ማይጨው የቀሩ አሉን። ለዚህ ነው ማይጨው የሚወለድ ሰው አማርኛም ያውቃል፣ ትግርኛም ያውቃል። አንዳንድ በየቦታው እየደከሙ እየቀሩ ነው የሄዱት። አ፣ በተለይ እ፣ ፈራውን የሚባለው ቦታ totally ሰራዊቱ ስንቅ አጣ እና ለዳግማዊ ሚኒሊክ መልእክት ልከው እ፣ እኛ ለመቀጠል አልቻልንም፣ ወደ አድዋ ላይ መሄድ አልቻልንም፣ እ፣ ስንቃችን እ፣ ከቁጥጥር በላይ ሆኗል፣ እ፣ ጨርሰናል ይሏቸዋል። እ፣ አፄ ሚኒሊክ ደግሞ እ፣ መልእክት የላኩት ምንድን ነው? አንደኛ ቦታውን ስንቅ አጣ በሉት እዚያ ያለውን ህዝብ ግብር አስከፍሉና ወደ አድዋ ግቡ ነው ያሏቸው። ወደ አድዋ እዚያው ስንቃጣ እ፣ ስሙ ፈራውን የነበረው ወደ ስንቃጣ ተቀይሮ እ፣ ጦር ሰራዊቱ እ፣ ሰራዊቱ ወደ አድዋ ሄደ። እ፣ ፈራውን የተባለበት ምክንያት ታሪካዊ ያለው እ፣ በግብፅ ፈራኦ በነበረበት ጊዜ ከግብፅ እየመጡ የሚነግዱባት የነበረች ቦታ ስለሆነች ነው። የፋራኦ ስም ነው። በጣም ረጅም ታሪክ ያለው ነው እና በአጼ ምኒልክ ምክንያት ስሟ ስንቃጣ ይባላል፣ እ፣ ፈራውን ይባላል። እኔ እንኳን በብዛት ፈራውን ነው የምወደው። እ፣ ስንቃጣም ስሟ ነው። አሁን ያለው መንግስት፣ የወያኔ መንግስት ስሙን አስቀይሮ ፈራውን አስቀይሮ ስንቃጣውን አስቀይሮ ጽጌረዳ ነው ያላት መሰለኝ። እ፣ ለምን እንደሆነም አይገባኝም። እ፣ እኔ አሁን ይሄ ታሪካዊ እንትን አለው። ሌላው ስለ አድዋ ልናገርና በተለይ የመጀመሪያው ድል የተደረገው አድዋ አካባቢ about 5 kilometers ይሆናል እ፣ እሁድ ቀን ነበር። አ፣ ሰራዊቱ እ፣ ሁለት mountain በተጋረደ ሜዳ ባለው ቦታ አርፎ ነበር። አንድ የትግራይ ሰው ይሄድና የኢትዮጵያ ሕዝብ ሃይማኖተኛ ስለሆነ ዛሬ እሁድ ስለሆነ ተዝናኑ አላቸው። ምንም እ፣ ከኢትዮጵያ የሚደርስባችሁ ተቃውሞ የለም አሉ። ከዚያ በኋላ እነሱ ተዝናኑ ሄደና ከቤተ ክርስቲያን ጣሊያኖች relaxed ሆነው ቁጭ ያሉበት ቦታ ነገራቸው። ከቤተ ክርስቲያን ሄደው በሁለቱም ተራራ ላይ በኩል መጥተው በድንጋይ ናዳ ነው የጨረሱት። የመጀመሪያው ድላችን ከዚያ ነው። ከዚያ በኋላ ሌሎችም ጦርነቶች አድዋ ላይ ተደርጓል። አ፣ ይሄ ህዝቡ የሚያውቀውና ታሪክ የሚያውቀው ነው። እኔ አ፣ ከአድዋ ብዙ አርቅም። የአጋሜ አውራጃ ተወላጅ ነኝ። የአድዋ አውራጃ ለእኔ ኩታገጠም ነው። ትንሽ share ላረጋችሁ ብዬና ይሄ የአድዋ ጦር እ፣ ጦርነቱ ብቻ ላይ ሳይሆን የሞቱት መንገድ ላይም የ- ከወር በላይ ጉዞ አድርገው ብዙ ህዝብ እንዳለቀና ብዙ ሰው በበሽታ እንትን እንዳለ ልነግራችሁ ነው። ጥሩ ታሪክ ነው። እሺ አ፣ ወይንሸ- በጣም ጥሩ አቶ ተካ፣ በጣም ደስ ይላል። አቀራረብህ በጣም ግሩም ነው።
Thank you በጣም።
የኢትዮጵያን ታሪክ መቼም እንደዚህ ስትሰማው በጣም ደስ ይልሃል።
አዎ የሚጻፈው እንደ normally ታሪክ አይደለም። library ሆኖ ስለሚጽፉት ይህን ትክል ትንንሽ ነገሮች የሉም።
ልክ ነው።
እሺ አ፣ እንግዲህ thank you እንግዲህ next week ደግሞ አንድ እድል አለን እንትን እናደርጋለን። ይሄ ጥሪ የማያስፈልገው ነው። እ፣ ብዙ ሰው የሞተበት የመጀመሪያው ድላችን ነው። by the way በታሪክ የሚታወሰው ደግሞ የመጀመሪያ ነጭ የተሸል- የተሸነፈበት አገር ነው።
ልክ ነው።
አ፣ በጣም የብዙ አፍሪካኖች ኩራት ነው። አድዋ የኢትዮጵያ እንጂ የትግሬም አይደለም የሌላውም አይደለም፣ የኢትዮጵያ ኩራት ነው። participate ያደረጉትም በጣም ብዙዎች ናቸው። actually ጦርነቱ ድል እንደ እንዳረጉ ብዙ ከሸዋ የመጡ ስለቀሩ የአድዋ ስም አንዳንዴ አወጣኸኝ አረጋኸኝ የሚል አለ። ከእነሱ የተያያዘ ነው። በየቦታው ነው የቀሩት። አንዳንዱ አልተመለሱም ለማለት ነው። ወደ ኢትዮጵያ ወደ ነበርበትም አልተመለሱም። እዚያው እየተጋቡ ቀሩ ማለት ነው። እሺ ትንሽ ትንሽ ታሪክ ልናገር ብዬ ነኝ። ሌላ ሰውም አለ መሰለኝ። ጨርሰሻል አይደለም ወይንሸት?
ጨርሻለሁ።
እሺ thank you so much። ሌላም ሰው አለ መሰለኝ። እሺ thank you። አድማጭ ይቀጥሉ። ሌላ ጥያቄ አለ መሰለኝ። Hello ሰላም አቶ ተካ ደህና ዋልክ?
ደህና ነሽ? እንደምን አለሽ?
እሺ ፋሲካ ነኝ። ከአንተ ጋር ቁርጥ ይላል። ዛሬ በደንብ መስማት አልቻልኩም፣ ፕሮግራሙን አልተከታተልኩም። ግን የደወልኩልህ ጉዳይ ከአሁን በፊትም ልትሰራበት ተነስተሃል፣ ወጣቶችን በሚመለከት ቤተሰብን፣ አንተ office ተሰባስበን፣ ይሄ አብሮ የሚገናኝ አይደለም ፕሮግራሙ፣ ግን is very important እና እስቲ በ Ethiopian community በሁሉም ነገር በተለያየ ባንተም ተደርጎ አንዳንድ የሚሰራ ነገር ይጀመር። ያለፈውን ሳምንት አንድ ወጣት ራሱን ገድሎ ተገኝቷል ተብሏል ወደ ኢትዮጵያ ሬሳው ሊላክ አንድ እናትም ያለፈው ጊዜ ጎጃም በረንዳ ሞታ ሬሳዋ ብዙ ቀን እንትን ብሎ ተብሏል እና anyway ባጭሩ ለማለት አንድ ወንድማችን ጠንክረህ መሰራ ያለህ አንተ ቴዎድሮስ የድንቅ አቶ ቴዎድሮስ ቴዎድሮስ፣ አዎ።
የ Gateway Insurance ተሰባስበን እኔ ሆነን ጀምረን ነበረ።
እኔ office ነበር የተሰበሰብነው እንደውም።
Please promise us አስማቻችሁ ክንዱ ሰውን አሰባስብ፣ አንድ ነገር ይሰራ። ለዛ ነው የደወልኩልህ።
በጣም አመሰግንሻለሁ።
ፕሮግራምህን መስማት አልቻልኩኝም ዛሬ። በጣም ይቅርታ። ሬ- በ- በ- በ cellular አዳምጪው።
Thank you.
በሴሉ- Thank you ደህና ዋል።
እሺ፣ በ cellular በ area code አራት አንድ አምስት ሶስት ሁለት አምስት እንደገና መልሰሽ ለማዳመጥ ትችላለሽ። ወይም ደግሞ በኢንተርኔት TK Taxes dot com ዛሬ እንኳን upload የምናደርገው አይመስለኝም። maybe ሰኞ እናደርገዋለን። okay፣ የተናገርሽው ብዙ ነጥብ ነው። ለእኔ ብቻ ሳይሆን እያንዳንዱ ቤተሰብ የሚጠቅመው ነው። አ, ህዝባችን በብዙ ምክንያት ልጆቻችን በብዙ ምክንያት relationship ኣችን እየፈረሰ ነው። አ, የሚያፈርሱትም ነገሮች ብዙ ናቸው፣ ከቁጥር በላይም ናቸው። community ው address ማድረግ አለበት የሚል ብዙ እንትን አድርገናል። አ, ባለፈው ሳምንትም እ, ከአንድ ግለሰብ community ው ማለት ነው እ, ተወያይተናል። መደረግ ያለበት ነው። actually እኔ ትንሽ ብዙ ስራ ስለሚበዛብኝ እ, እንትን አደርጋለሁ፣ ግን በአንዳንድ ነገር እ, እተባበራለሁ። እ, በ- ያነጋገረኝ ያነጋገረችኝ ግለሰብ የኢትዮጵያ community እሷም ራሷ ተቆርቋሪ በመሆኗና ይሄ- ይሄ ችግር እ፣ ዛሬ ሳይል ነገ ሳይል መጀመር እንዳለበት ነው ጋ- ጋራ እንትን የ- የነገረችኝ። አ፣ እንግዲህ የአንድ ሰው ስራ ሊሆን አይችልም። እ፣ ልጆቹ ወይም ደግሞ ቤተሰቡ ከመፍረሱ በፊት ካልተቆጣጠር ነው ከፈረሰ በኋላ አዳጋች ይሆናል። ለነገሩ ጥፋት ያላቸው ልጆች እኮ ሊመለሱም ይችላሉ። ብዙ የመንግስት ድጋፍ ሁሉ አለ። እ፣ church ኦቹም ሄደው እ፣ ሊያነጋግሯቸው ይችላሉ። አንዴ እ፣ ወንጀል ላይ ከገባ በዚያ እኮ ይቀራል ማለት አለብ- የለብንም። እ፣ የቤተሰብ ብቻ ችግር እኮ አይደለም፣ የሁላችን ችግር ነው። ምክንያቱም ሁላችን እንደ አንድ ቤተሰብ ነና እና እስቲ እንግዲህ አንድ ስድስት ሰባት የምትሆኑ ባለፈው ጊዜ ሳነሳው የደወላችሁ ሰዎች ነበሩ። እንግዲህ እናንተ participation ያስፈልጋል። ደውሉልኝና ትንሽ ከ community ው ጋር ተነጋግረን community ው ሊረከበው ይችላል። ይ- መሰራት ያለበት ነገር ነው። because እዚህ ያለው ችግራችን ሳና- ሳና- ሳናቃልል ወደ ሌላ call እን ሄድ አንችልም። ደግሞ ይሄ በየ state ኡ happen የሚሆን ነው። እስቲ አ፣ ፋሲካ አንቺም ደውይልኝ። እንግዲህ አንዳንድ ሰዎች እንተባበራለን ያሉኝ ሰዎች ነበሩ። ስማቸውም አውቃቸዋለሁ። አ፣ ከእነሱ ጋር አገናኝሽና አንዳንድ ነገር ለመስራት ይቻላል ማለት ነው። አ፣ በጣም ነው የማመሰግንሽ። እሺ አ፣ ስለዚህ እ፣ ልጆቹ ይህን opportunity መጠቀም እንዳለብን ነው። now አሁን ብዙ ጥያቄ የሚመጣው ልጄ ሰርቷል፣ ከኔ ጋር ሊገባ ይችላል ወይስ አይችልም? yes and no ው የሚበዛው ግን yes ነው። ብዙዎቹ ትምህርት ቤት በሚሄዱበት ጊዜ እዚያው ትምህርት ቤቱ ተቀጥረው ይሰራሉ። ትምህርት ቤቱ ግዳጅ አለበት፣ እንደ full time ሊያሰራቸው አይችልም። actually less than 20 hour ማሰራት አለበት። አ፣ ደግሞ minimum wage ነው የሚሰጠው። አ፣ በሚሰጥበት ጊዜ አ፣ ልጆቹ ትም- ትምህርት ቤት እስከሄዱ ድረስ condition ነው ይሄ ከ18 ዓመት በኋላ ትምህርት ቤት እስኪሄዱ ድረስ እስከ 23 ዓመት እስኪደርሳቸው ከወላጆች ጋር claim ልናደርጋቸው እንችላለን። የራሳቸው ደግሞ ልንሰራላቸው እንችላለን። የራሳቸው ሲሰራ ግን በ professional መሰራት አለበት። ምክንያቱም አንድ condition አለች። parent ኦች claim አድርገውኛል፣ this year ከነሱ ጋር አስገብተውኛል የሚል condition ስላለ እሷን ካልነካን ራሳቸው በ electroni በእንትን በኦንላይን ከሞሉ ስለሚሳሳቱ ያ ቤተሰብ የወሰደውን earned income credit ይመለሳል ማለት ነው። ስለዚህ ልጆች ካሏችሁ ልጆቹ የራሳቸው tax return as single ያደርጋሉ፣ ግን ቤተሰብ claim እንዳደረጋቸው የሚያሳያል። ሌላው ግን ከእናንተ ጋር ሆነው እንደገና earned income credit ታገኙባቸዋላችሁ። okay ሌላ ልግለጻት because ብዙ ሰዎች የሚጠይቁ ናቸው። ከቤተሰቡ ጋር ይደመራል ወይስ አይደመርም? ለምሳሌ ቤተሰቡ ሁለቱ አርባ ሺህ ቢያደረጉ ሁለቱ አርባ ሺህ ቢያደረጉ ልጁ ሶስት ሺህ ቢያደረግ የቤተሰቡ ደመወዝ አርባ ሶስት ሺህ ነው ነው ነው ነው ቤተሰብ የሚባለው ባልና ሚስት ብቻ ነው። ስለዚህ የልጁ ከቤተሰቡ ጋር አይደመርም። in fact አሁን ጊዜው አልፏል እንጂ በ Obamacare እንኳን ብትገቡ የቤተሰቡ ገቢ ስንት ነው ካሏችሁ የእናንተን ነው የምትሰጡት። because ልጁ independent ሊሞላ ስለሚችል ነው። እና ምንድን ነው የምላችሁ ያለው አንደኛ ይሄ ነገር ሁልጊዜ የምናገረው ነው። ጥያቄ መጠየቅ ይኖርባችኋል። ሌላው አሁንም ቢሆን ትንሽ አስቸጋሪ ነገር እያጋጠመ ነው። ጥያቄው እየመጣ ነው፣ እየመለስንላችሁ ነው። ግን በሬዲዮ ሲገልጸው ግን more ህዝብ ይገባዋል። more ህዝብ ደግሞ ሊማር ይችላል። ለብቻዬ ነው ፋይል ያደረኩት የሚለው ቋንቋ ከአፋችሁ አውጡት። ትክክለኛ አማርኛ አይደለም። because አማርኛ income tax የለውም፣ የፈጠራ ቃል ነው። ብቻ የሚባለው ነገር is completely vague ነው። because single ከሆናችሁ single ናችሁ፣ ብቻ አይደለም። single ነው የሚባለው ያላገባ ማለት ነው። ሌላ ደግሞ ብቻ ካላችሁ head of household ነው። single ና head of household በአማርኛ ትርጉም የለው because income tax የለንም እኛ። ለነገሩ ቋንቋችን ራሱ advanced አይደለም። ለሀገራችን advanced ሊሆን ይችላል፣ አንዳንዱ ግን የለንም። እንግሊዝኛ culture ነው። እንግሊዝኛ culture ነው፣ ቃል አይደለም። ትንሽ ሶስት ነገር ልናገር ነኝ ጊዜ ካለኝ አዎ አለኝ። ለምሳሌ house ሲባል ቤት ነው የምናስበው እኛ። house ማለት ቤት ነው አይደለም፣ ቤት አይደለም። ብዙ ነገር አለበት። house ማለት አንደኛ ቤት ነው፣ ሁለተኛ ስብሰባ ማለት ነው። ለዚህ ነው ይሄ ቤት ወስነዋል የሚባለው። ስለዚህ house ማለት ቤት አይደለም። house ማለት ስብሰባ ማለት ነው። ሌላው ቤት ማለት ደግሞ family ማለት ነው። የነ አቶ ሙሉጌታ ቤት ከተባለ ሚስታቸውም include ያደርጋል፣ ልጆቻቸው include ያደርጋል፣ በጋቸው include ያደርጋል። even ዶሯቸው እኮ ናት የምትታወቀው። ውሻው ሁሉ ይታወቃል። ቤት ማለት ቤተሰብ ማለት ነው። ሌላው ቤት ፓርላማ ማለት ነው። እዚህ ኮንግረስ house እኮ ነው የሚባለው። house ሁልጊዜ ስንተረጉም በእኛ ሀገር የተረጎምነው እንደሆነ ትክክል አይገባም። because የእኛ ሀገር ትርጉም ከሀገራችን ጋር ባህል የሚሄድ ነው። እንግዲህ አሁን እንኳን እቺ ቤት የምትለው እንኳን በአማርኛ እንኳን የተለየች እንደሆነች ነው። ሌላው ልጨምር፣ አንድ ሁለት ጨምራለሁ። love ማለት ፍቅር ነው። like ማለት መውደድን ይባላል። እኔ አንዷን ያገባች ሴት I love ብላት እንዴ ተካ እንዴት ባለጌ ነው ባለ ትዳር እንደዚህ ነው። ፍቅር ማለት ከግብረ ስጋ የተያያዘ አይደለም። አገርህን ልትወድ ትችላለህ፣ ግብረ ስጋ ያለው እህትህን ልትወድ ትችላለህ፣ ግብረ ስጋ ያለውም። እናትህን ትወድ ትችላለህ፣ ግብረ ስጋ ያለውም። ውሻህ ልትወድ ትችላለህ፣ በሬህ ልትወድ ትችላለህ። ፍቅር የሚለው relationship ነው እንጂ ከግብረ ስጋ ጋር የተያያዘ እኮ አይደለም። ሰው I love የሚለው ቋንቋ አፈቅርሃለሁ ምናምን ፍቅር እንደምናየው አይደለም። ሌላ ፍቅርም አለ እኮ ሁልጊዜ። ሌላው ምንድን ነው? I like you I like you is fine too። ሌላው baby ምንድን ነው? baby ማለት ልጅ ማለት ነው። oh no አሜሪካኖች እንዲያውም መኪናቸውን she's my baby ይላሉ። ስለሚወዳት እኮ ነው። ትልቋ ልጅ she's my baby ለማለት ይቻላል። ሚስት በጣም የምትወዳት ከሆነ baby ልትላት ትችላለህ፣ my baby ልትላት ትችላለህ። ስለዚህ ሁልጊዜ አንዳንድ ነገር ወደ አማርኛ በምንተረጉምበት ጊዜ ትርጉም አይታይም። አሁን አንዳንድ ሰዎች credit ስትላቸው ተመላሽ ይላሉ። ነው ነው ነው፣ አይመለስም፣ ይቀነሳል። አንዳንዴ credit እናገኛለን፣ ጥቅም የለውም። credit ማለት ተመላሽ አለ። credit credit ነው። period ሰው የ tax ኡም ህግ በምንተረጉምበት ጊዜ በጣም እያዳገተን ነው እና when you say ለየብቻችን አረግ ስትሉ ነው identify አድርጉት። single ነው ያደረጋችሁት ወይ head of household single ካረጋችሁ አላገባችሁም ማለት ነው። no husband no wife። head of household ካላችሁ single ናችሁ ወይም የምትጦሩት ልጅ አላችሁ ወይም የምትጦሩት አክስት፣ አጎት እንዲሁም ሌሎች ዘመዶች አሏችሁ ማለት ነው። ሰው ሄድ ኦፍ ሃውስሆልድ ብቻ አይባልም። ኢት ኢዝ ሄድ ኦፍ ሃውስሆልድ ልናገኝነት እንችላለን፣ በአማርኛ ለመጣር እንችላለን። ግን አትድከሙ። ስነጓን ሂት ታርጌት። ሌላው አንዳንድ ሰዎች በጣም እንግሊዝኛ ታበዛለህ ሄዱኛል፣ ችግር አለብኝ። ሪያል ስቴት እኔ መሬት ልለው አልችልም። ቢካውዝ ሪያል ስቴት ሌላ ራሱ የቻለ ካንሴፕት፣ መሬት ግን It's vague እና ሁልጊዜ ባለንበት አገር የአገሩን ባህል ስንከተል የአገሩን ቋንቋ ስንጠቀም ትክክለኛ ትርጉሙን ልናገኘው እንችላለን። ካልበለዚያ ግን ያዋክበናል። አንዳንድ ሰዎች ባለፈው አንድ አስር ዓመት ይሆናል አንዱ መጥቶ ቤት ገዝቷል እና ይሄ ይመለስልሃል ነው ያለኝ ነው ያለው። አንደኛ የሸጠለት ሰውዬ አሜሪካዊ ስለሆነ ይመለስልሃል አላለውም። credit ታገኛለህ ነው ያለው። credit ግን ይመለሳል ማለት አይደለም። ለነገሩ ግን ሰውየው ያ ያለው mortgage interest ምንም ስለማይበቃ የነበረ standard deduction ብቻ ይጠቀሙ ነው። because mortgage interest ኡ ሶስት ሺህ ነበረው። standard deduction ኑ ግን አሁን እንኳን ወደ ስድስት ሺህ ሶስት መቶ ነው። በዛን ጊዜ ወደ አምስት ሺህ ሁለት መቶ ምናምን ነበር። ሰው tough ነው ነው ሰውየው ግን የተናደደው ምክንያቱም ሰውየው ይመለስልሃል ብሎኛል ነው። OK እንግሊዝኛውን ወደ አማርኛ ስለተረጎመው ነው የተበሳጨው የተበሳጨው ነው። ስለዚህ አንዳንዴ ለመረዳት መሞከር እንዳለብን ነው። I think ትንሽ ሙዚቃ ላጫውትና ጥላሁን ገሰሰ ላምጣላችሁ። ከዚያ በኋላ ተመልሼ እመጣለሁ። ጊዜ ትንሽ አለን።
አሜታ መሆኑ የራሳችን ኩባንያ በ accounting auditing እና tax የስራ ልምድ ከአርባ ዓመት በላይ ያካበተ አዎ መለስ ብለው ሲያስቡ እነማን ነበሩ ያሰኛል። በአትላንታ የመጀመሪያው የ tax አገልግሎት ኢትዮጵያዊ በ1984 ዓ ም በ tax ጉዳይ በተመለከተ ውስብስብም ቢሆን ፍጹም አያስቸግረንም። የረጅም ዘመን የሥራ ልምዳችን ሌሎች state tax return እንድናዘጋጅም ረድቶናል። በየዓመቱ ካሊፎርኒያ፣ ማሳቹሴትስ፣ ኒውዮርክ፣ ዋሽንግተን ዲሲ፣ ሜሪላንድ፣ ሚኒሶታ፣ ቨርጂኒያ፣ ፔንሲልቫኒያ፣ ኒው ጀርሲ እንዲሁም የሌሎች state ኦችን እናዘጋጃለን። ከሁሉም state ኦች ደንበኞች አሉን። በስራችንም ይኮራል። በ business consultation ምክር ለጀማሪዎች ብቻ ሳይሆን ለሌሎችም በመጠነኛ ዋጋ ሙያዊ ምክር እንሰጣለን። ግልጋሎታችን የሚያኮራ ነው። በየሳምንቱ በየሁለት ሳምንቱ በወርና በ quarter ደሞዝ ከአንድ እስከ ሀምሳ ሰራተኞች ላሏቸው ኩባንያዎች በመጠነኛ የወር ክፍያ የ payroll ግልጋሎት እንሰጣለን። ውክልናና የትርጉም ስራ ሳናሳጥር ትክክለኛውን እንዳለን እንተረጉማለን። የግልና የ business tax return ስናዘጋጅ አስተማማኝ በሆነ መንገድ ነው። ቁጥር አስገብቶ መስጠት ብቻ ሳይሆን ደግሞ ምክርም አብረን እንለግሳለን። ጥቂቶች የጎዱን ይመስል ሲያወሩ ቲኬ ብዙ አያስመልስም ይላሉ። ዋናው ቁም ነገር ግን እሱ አይደለም። ቲኬ ጋር ካሰሩ የሰላም እንቅልፍ ይተኛሉ። የኑሮ ሀቅ ነው። በሕግ የሚገባችሁን ሳታጡ ባገኛችሁ ታምናችሁ በደንብ ተኝታችሁ ታድራላችሁ። ምክንያቱም አዘጋጁ ቲኬ ነዋ። የተማርነውን ሕግ በደንቡ እናከብራለን። ሕግ አክብሮ መኖር ኢትዮጵያዊ ባህላችንና እምነታችንም ነው። ድብቅብቅና የውሸት ቁጥር በሰው ስም ጭራሽ አናስገባም። በቲኬ show በየሳምንቱ የእውቀት መጋቢ ፕሮግራማችን የቲኬ ልምድና የትምህርት ፍሬ ነው። ፕሮግራማችንና አገልግሎታችን ተጠቀሙበት፣ ትደሰቱበታላችሁ። ከቲኬ ጋር ሲሄዱ ቀና ነው መንገዱ። ቲኬ accounting ና tax አገልግሎት 404 315 10 10 404 315 10 10 ቲኬ accounting and tax service Here comes the money. Here comes the money.
Okay፣ ይሄ የቲኬ accounting ማስታወቂያ ነው። የማምንበት ነው፣ ውሸት የለውም። በካዮች 30 ዓመት ያህል እንደዚያን የሰራ ነው። እንግዲህ ይሄ የታክስ ሲዝን ትንሽ ብዙ ነገር ስለሆነ የስራ ሰዓታችን አርብና ቅዳሜ ዋን ኦክሎክ እና ትወልፍ ተሪ ነበር የምንዘጋው። አሁን ግን ከሰዓት በኋላ ከሶስት እስከ አምስት ኦፊስ አለሁ ማለት ነው። አርብም አለሁ ቅዳሜም አለሁ። አንድ ሰዓት የምሳ ሰዓት ናት። የ tax የሚሰራ ካላችሁ ካላችሁ ደውልልን፣ እንጠብቃችኋለን። ከዚያም እስከ ስድስት ሰዓት የሚያስቆይ ስራ ካገኘንም ደግሞ እንሄዳለን። ስለዚህ extended አድርገነዋል። ስልካችን አራት ዜሮ አራት ሶስት አንድ አምስት አስር አስር ነው። እንግዲህ በመት- በተመሳሳይ ፕሮግራም በሚቀጥለው ሳምንት እስክንገናኝ ወንድማችሁ ተካ ከለለ ሳሉ ነኝ። ደህና ሁኑልኝ።